የሞተር ወርደር አይደለም። አምስት ነጥብ ስምንት ኪሎ ሜትር ነው ተባለ እኮ ሲከራከር ነው ጊዜ። ሄሎ ሄሎ ወይ እ ደሳለኝ ነህ?
አይደለሁም፣ ግን ቲም ሊደር ነኝ።
የደሳለኝ ቲም ሊደር ነህ?
አ ከአዩክ ይዞት የነበረውን ኦርደር አይደለም እሺ እሺ ቅድም ይመ- ይመልሰው በቃ እሺ ይመልሰው በለው እሺ እሺ እሺ ግን ኤል ሄሎ ወይ ሲመልሰው ግን ደውሎ ያሳውቃል እሺ እሺ ይደውል እሺ